ይስጥልኝ ሚስት ቤት ሄሎ ሰላም ነው።
ጤና ይስጥልኝ ሚስት ቤት
እንትን ብር አስር ሺህ ብር ውድድር አድርጌ ነበር እሺ
አልገባልኝም።
ኦኬ እሺ አንዴ ላስተላልፍልህ ጠብቀኝ
እሺ
ቀይልኝ በኮም ለዳው hello እ? ወይ አቤት
ብር አስር ሺህ ብር withdraw አድርጌ ነበረ እሺ አልገባልህም አ- አልገባልኝም።
እሺ አንድ የቤት ቤት ቁጥርህን ንገረኝና check ላድርግልህ ምን ምን- ምን- ምን እንግዲህ ስልክ ቁጥር ቤት ቤት የምትጠቀምበትን ዜሮ ዘጠኝ ሀያ ሁለት እሺ አንድ እሺ እሺ ዘጠኝ ሀያ ሁለት ሀምሳ አራት እሺ
ሰባ አምስት ዜሮ ስድስት ሰባ አምስት ዜሮ ስድስት አ ስንት ብር አልከኝ አስር ሺህ አስር ሺህ ብር አዎ።
መቼ ነበረ ውጅዳ ያደረግከው ቅድም እሺ አንዴ መስመር ላይ ጠብቀኝ እሺ check ላድርግልህ እሺ ወይ ብሎ አይደለም ብሎ ስልክ እያወራሁ ስለሆነ ነው እያወራሁ አይ በኋላ ይመስለኛል።
ሙራድ አብዱልአዚዝ ነህ አዎ እሺ አዎ approve አድርጌልሃለሁ ከተወሰነ ደቂቃ በኋላ ይገባልሃል እሺ ጠብቀው እሺ እሺ ስለ ልቦት እናመሰግናለን መልካም ጊዜ